ይስጥልኝ አቶ ያብስራ አብረን
ሆነ ምስ ነው የደወልኩሎት አገኙ እንዴ መረጃ ልደታ
መልከኝ ልደታ መረጃ አገኙ
የት?
ፍሊንት ሰው ነው ምስ ነበር የምደውልሎት እሺ ምናልከኝ
ቢሮ እመጣለሁ ብለውን ነበረ ዓርብ ዕለት።
ሶን አልሞት ምናል- መንገድ ሄጄ ነበረ ኦኬ
አዎ ሶን አልሞት ተራገጠንም እና ምንም አይደል አ፣ ነገ እመለሳለሁ
እሺ እሺ እሺ ነገ ባ- ብቅ ማለት ይችላሉ
መልከኝ ነገ ብቅ ማለት ይችላሉ ነ- አዎ ነገ ወደ ስልጠና እመጣለሁ በቃ ከበላ እመጣለሁ መልካም እሺ አቶ ያብስራ መልካም ቀን እሺ